ሄሎ ሄሎ ሄሎ አይሰማም።
ጤና ይስጥልኝ።
አብሮሽ ጥልኝ አደይ አማት ነው። አዎ ምን ልርዳው?
እ ከፌዳ መጀመሪያ ደረጃ ፍርድ ቤት ከግዢ ክፍል ነው የምንደውለው።
እሺ
መኪና ኪራይ ከእናንተ ጋር የ- ተ- ተከራይተን እየሰራችሁ ነው ያላችሁት።
አ አ አንድ መኪና ግን ይቀየር ተብሏል። ከአቃቂ የሚነሳ እንትን ፒካፕ መኪና
pickup pickup አዎ፣ ከአቃቂ የሚነሳው እህ፣ እሱ ይቀየር ተብሏል።
እሺ ፒካፕ ነው መልሰን እናስገባላችሁ።
ፒካፕ ነው የምታስገቡልን መልሳችሁ እሺ ሁለት ሺ አስራ ሁለት የሆነ ማለት ነው።
ሁለት ሺህ ጥሩ ይዞታ ላይ ያለ አዎ፣ ይሄኛውም ሁለት ሺ አስራ ሁለት ነው፣ ግን ድክምክም ያለ መኪና ነው። እነግራቸዋል፣ ያውቁታል። case እሺ እሺ ማን ልበል ማ ሰላም ሰላም እ?
ሰላም እሺ፣ አመሰግናለሁ። መልካም ቀን።
መልካም ቀን።